ትዝ አለኝ ጎራ ትዝ ትዝ አለኝ የእናቴ ውለታ የአገሬ ትዝታ ካለሁበት ቦታ የእናቴ ውለታ የአገሬ ትዝታ ካለሁበት ቦታ ይዛለኝ ጎበዝ ተደጋግፎ ባላ ጎጆ ሲያቆም የእናት ቤት ሲጠቃ ይዛለኝ አንተ ትብስ እኔ ሁሉም በየፊናው ከዋለበት ጎራ ካለበት ሲነቃ ይዛለኝ እምባዋን አፍስሳ የወላድ መካነኝ ብላ ስትጠራ ትዛለኝ ልጇ ሲደርስላት አለሁልኝ ሲላት ጎንበስ ቀና እያለ ብድሯን ሲከፍላት ጀንበር ካለች ይሩጥ እናት ካለች አጊጥ በእናት አትበለት በአገሬ ተደሰት ያለ እናት የበሉት ያለ አጋር የጠጡት አይሆንም ሰውነት ባይልም ካንጀት ማን እንደና ማን እንዳገር የት ይገኛል ብሰው ሱና ማለት ማን እንደና ማን እንዳገር የት ይገኛል ብሰው ሱና ማገር ስትዛለኝ ጎራ ስትዛለኝ ስትዛለኝ ጎራ ስትዛለኝ የእናቴ ውለታ የአገሬ ትዝታ ካለሁበት ቦታ የእናቴ ውለታ የአገሬ ትዝታ ካለሁበት ቦታ ትዛለኝ የአገር ልጅ ለናቱ ሲራብ ሲጠማላት ሲቆስል ሲደማ ትዛለኝ ክፉሽን አልየው እኔ ሞቼ ልገኝ ካንቺ ያስቀድመ ብሎ ሳቅማማ ትዛለኝ እምዬ ናፍቆቷ ካወሰኝ ጎጆዬ ካለሁበት ቦታ ትዛለኝ አይኔ አልጠፋም አለ ከልቤ ተቀርጾ የምዬ ውለታ አለ በትዝታ ይራበኝም ይጥማኝ አንድ ደኝ ያብስለኝ ጎኔን ይቆርቁረ እናት ከመጡብኝ የእሷን ክፉ ለእኔ ባይነ ከሚያሳየኝ እኔን ያስቀድመ ሟች አፈር ያደርገኝ ማን እንደና ማን እንዳገር የት ይገኛል ማገር ማን እንደና ማን እንዳገር የት ይገኛል ማን እንደና ማን እንዳገር የት ይገኛል ሶሶና ማገር ማን እንደና ማን እንዳገር የት ይገኛል ማን እንደና ማን እንዳገር የት ይገኛል